ጤና ይስጥልኝ።
አብሮ ይስጥልኝ።
ከ BGI ኢትዮጵያ ነው የምደውልልዎት። መስመር ላይ አሉ?
አቤት
ደንበኛችን መስመር ላይ ነው? አካሉ stockist ነው ታዲያ?
እ hello hello ከ BGI ኢትዮጵያ ነው የምደውልልዎት። አይሰማ
እሺ እ
እ አዲስ የ BGI መለያ ቁጥር ልከንልዎት ነበረ እ እ አልደረሶትም?
ምን አሉኝ?
አዲስ የ BGI መለያ ቁጥር ልከንልዎት ነበር አልደረሶትም?
ምን ምን hello ቁጥር አዎ ደርሶ ደ- ልከንልዎት ነበረ ደርሶታል?
አይ አሉ አልደረሰም።
እሺ ልንገሮት የያዙት ሀምሳ
እሺ ሀምሳ
ሰላሳ ስምንት
ሰላሳ ስምንት
አርባ
አርባ
ዜሮ አራት
ዘጠና አራት።
መስመር ላይ ነው። ዜሮ አራት ይዘውታል አይደል? ደንበኛችን።
አዎ።
እሺ መልካም ምሽት።